የወ ዘርና ነባር በግዕዝ የአገባብ ቃል ወ ዋዌ ፍቹ ና ም እወ አዎን ሳልስ ዘርና ነባር ሀዊ የሰው የመጽሐፍ ስም ሐነፋዊ የእስላም ወገን ህዝባዊ የጨዋ ወገን ለባዊ አስተዋይ ልብ አድራጊ ለብሃዊ ሸህለኛ ሌዊ መጸጊያ ልላዊ አስተዋይ ሎጣዊ ወንድ የሚተኛ መርአዊ ሙሽራ መጸብሃዊ ቀራጭ አጣሪ ረዋቀያዊ ፈላስፋ ቀነናዊ ቀናተኛ ነአዊ አዳኝ አላዊ ከዳተኛ ሽፍታ አረጋዊ ሽማግሌ አባዊ አባይ ወንዙ አብያታዊ ቤተሰብ አእላዊ መጽሐፍ ወደ ሌላ ቋንቋ የሚተረጉም እስራኤላዊ የእስራኤል ወገን ዕብራዊ የዕብራውያን ወገን እፎያዊ እንዴት ያለ ኬናዊ ብልሃተኛ ዜናዊ ወሬ ነጋሪ ደለዊ የኮከብ ስም ደብተራዊ ድንኳን ሰፊ ጸራዊ ጠላት ፈላሴያዊ የሰው ሀገር ሰው ራብዕ ዘርና ነባር ሄዋ ከፊለ ስም ሴዋ ጌሾ ሬዋ ጥጥ ባግዋ የሰው ስም ነዋ እነሆ አልዋ ዘብ መጠበቅ አርስንዋ የሰው ስም አንጸዋ ዝንብ አንጼዋ አይጥ ከደዋ እንቁ ጋዋ የሀገር ስም ጣዕዋ እንቦሳ ጴጥሌዋ የሀገር ስም ጽዋ ዋንጫ ጽዋ ፌዋ ቡክቡካ ፌዋ የበሰበሰ እንጨት ሀምስ ዘርና ነባር ህላዌ ባህሪ ኑሮ አኗኗር ህላዌ መኖሪያ መኖር መኖሪያ መግዌ ጭብጥ ሰርዌ ምሰሶ ሰርዌ ጉልማሳ ሰርዌ ጉድፍ ስራዌ ጥፋት መነቀል ቅንጣዌ ቁንጣን ነነዌ ጸላኢተ ህግ ነነዌ የአገር ስም ነዌ መዝገባ አመፃ አርዌ እባብ አርዌ አውሬ እጸዘዌ የሐረግ ስም ግጻዌ መግለጽ ግጻዌ መግለጽ ግጻዌ ትርጓሜ ጽማዌ ቀስታ ሳድስ ዘርና ነባር ሃው እሳት ሃዋህው ደጆች ሄው እሚታ አያት ህቅው ሽቱ ናትራ ህጽው ጃንደረባ ህጽው ባለሟል ለዋው ተኳር ደፋር ክፉ መለብው አስተዋይ ማሳሰቢያ መሳንው መስኖ ማጠጫ ውሃ መስተሃምው ዋርሳ መስተሃምው ወራሽ ዘመድ መናስው ክፉ ፈተኖች መዜንው ወሬ ነጋሪ ወረኛ መደልው ግብዝ መጣእው ለጣዖት የሚሰግድ ማህው ብርሌ ማልው ሽፍን ማእድው መጓፊያ የጉድፍ መጣያ ምብፃው ምኝታ ምንጣፍ ምንአው ማደኛ የአራዊት ስፍራ ምዕዳው መሻገሪያ ምዋው ቅብል ሰንተው ሽቱ ሰዋስው መሰላል ሰዋስው መሸጋገሪያ ድልድይ ስሩ ስር ጅማት ስርው ሃይማኖት አንገት ራግው ቀርነለው ራግው የሰው ስም ቀርነለው ቀርነው ቀንተው ሽቱ ቀርነለው ቀርነው ቀንተው ሽቱ ቅብው የተነፋ ቅድው ያማረ ንጹህ በለው ግምጃ ሱሪ የአገር ስም በድው ምድረ በዳ ብህው ጣሻ ጣሻ ዱር ወይም ጥሻ ዱር ብፅው እንቅልፍ ታው ስም አምላክ የፊደል ስም ነበርፃው ነበፅራው ትኩሳት ሙቀት ነጎገው መቅበዝበዝ ስንፍና ነጎጋው ስህተት ናህው ዋገምት ናበው የተራራ ስም ነግገው ኮረፍታ አህማው ንግገው ኮረፍታ አህማው አማቾች አህርው ሪዎች አለው አልው ሽቱ አርስው የሰው ስም አርቴው ዋንዛ አበው አባቶች አው ወይ ወይም አው ሹልዳ ወርች ሹልዳ ወርች አፈው ሽቱ እልው ሽፍታ አመፀኛ እምሄው እምቢታ እደው ወንዶች ጠላት እደው ደመኛ ባላንጋራ ባላንጋራ እደው ጉድፍ እድው የተረገጠ ጠላት እጓለ መህያው ሰው ባለ አእምሮ ፈራሽ ኬዋው ቀልጣፋ ቀላል ዋው ስም አምላክ ዋው የፊደል ስም ዘብድው አጽፍ ደልው የኮከብ ስም ግጽው የተገለጸ ግጽው ፊት ለፊት ያለ ፂውው ምርኮኛ ጻህው የአሳ አጥንት ጻህው መዋታ የአርዌ ስም ፄው ጨው ካህን ጽህው ጥርኝ ጽምው ጭምት እርጉ ጽምው ጭልታ ጭልታ ጭልታ ጽብው ያበጠ ጽንጽው ጥምዝ ጠማማ ጽውንጽው ጠማማ ፈስው ፈስ ሳብ ዘርና ነባር ሀልዎ መኖር ለብዎ ማስተዋል ልብ ማድረግ ተቃህዎ ፉክክር ፍክክር ተጓህልዎ ሽሙጥ አብርዎ ልብ አድልዎ ማድላት ዘምዎ ማመንዘር